hello
ጤና ይስጥልኝ።
ጤና ይስጥልኝ።
ከድር አጋር ነበር የምደውለው።
አዎ ተደውላልኛለች።
okay ቁጥር ሰጠችሽ? ተመዘገብ
አይ አልተመዘገብኩም ማለት አላወቅኩበትም እና እመጣለሁ እዛ ዛሬ ብዬ ነበር። ትንሽ ችግር ገጥሞኝ ነው ቤተሰብ ታሞብኝ፣ እሺ ለዛ ጠዋት መምጣት አልቻልኩም። ከቻልኩ እስከ ከሰዓት እመጣለሁ፣ ካልቻልኩ ደግሞ ነገ እግዚአብሔር እንደ እግዚአብሔር እሺ፣ ቃል ነገ ጠዋት እሺ።
እመጣለሁ። በደንብ ስላልተረዳሁት ልምጣና ሀያ ሁለት በቃ።
አይደል ያላችሁት?
አዎ አዎ አዎ በደንብ ልረዳውና በዛው እንትን ላለው ብዬ የሚጫነውን እሺ፣ መዘገብ ጭኜ እመዘገባለሁ በዛ ብዬ ነው።
እሺ እሺ አመሰግናለሁ። እሺ